Hello፣ ጤና ስጥልኝ። እንደ district እሺ።
Hello፣ አቤት። አዎ።
እሺ፣ በሰማንያ አራት አርባ ስድስት ሰማንያ ነው የተቀበላችሁት order። ላዛኛ የለንም ብላችሁታል ለ driver።
አዎ። እዛ በሌላ በጥብስ ነው የተቀየረው እ በጥብስ ተቀይሯል።
በምን ጥብስ ነው የተቀየረው ተቀይሯል?
ለአብዛኛው። አዎ። እና አዲስ ያለው ምን ያህል ደቂቃ ይቆያል ከዚህ በኋላ?
አንድ አስር ደቂቃ ብቆየ ነው። ከዛ በላይ ቆየ
እሺ አብሽ እንደዛ ነው። እሺ